Hello hello አቤት፣ አይሰማም?
ይሰማል። Deposit አድርጌ አልገባልኝም ነበር።
ልከውልናል deposit text ኡን ቴሌግራም ላይ
አይ አላኩም። mutual ከሆነ ከሆንክ በስተቀር መላክ አችል እንችላለን። እኔ ቴሌግራም ለዛ ነው መላክ ያልቻልኩት።
ቁጥሩ አሁን hi ብዬዎት ነበር እኮ ቁጥሩ ዜሮ ዘጠኝ ሰላሳ ሶስት ዘጠና አንድ ስልሳ ዘጠኝ ሰላሳ ሁለት ነው
አ አይደለም ቁጥሩ። አ፣ የአርባ ስድስት ነው ቴ- ቴሌግራም ይጠቀምበትን ቁጥር ይንገሩኝና hi ልሎታሉ።
ዜሮ ዘጠኝ አስራ አምስት እሺ አርባ ስድስት እሺ አርባ አራት ሀምሳ ዘጠኝ እሺ፣ በዚህ ቁጥር አንዴ hi ልበሉትና እዛ ላይ ይላኩልን። እሺ እሺ እሺ፣ መልካም ቀን።